ጤና ይስጥልን ማኒ ባባ።
ሰላም ነው፣ እንዴት ነሽ?
ጤና ይስጥልን።
መኪና የሚሸጥ አለ ብላችሁ ቲክቶክ ላይ ለቃችሁ ጤና ነበረ።
ይስጥልን።
hello
ይሰማል። ምን ልርዳዎት አባት?
እንትን እ፣ መኪና የሚሸጥ እ፣ የሚል እንትን ላይ ቲክቶክ ላይ አግኝተን አ
አለች እ፣ Terios
ምንድን ነው የፈለጉት እርስዎ?
Terios መኪና አቶ Terios አስራ ዘጠኝ ዘጠና ስምንት ሞዴል ብላችሁ ለቃችሁ ነበረ
Terios አስራ ዘጠኝ ዘጠና ስምንቷ ወይን ጠጁ ወዴት?
ነገሯ።
እ፣
እስቲ ቁጥር ልስጦትና ደውለው ይጠይቁ።
ስልክ ቁጥር አዎ branch ኣችን ላይ ቁጥር የ branch ቁጥር ልስጦትና ደውለው ይጠይቋቸው።
እሺ ዜሮ ዘጠኝ
ይጠብቁኝ አንዴ ላውጣልኝ። ዜሮ ዘጠኝ አባት እ፣
አርባ ሰባት አርባ ሰባት ሰላሳ አንድ ሰላሳ አንድ ስልሳ ስድስት ሰላሳ ስድስት ስልሳ ስድስት ሰላሳ ስድስት አዎ እሺ እሺ እናቴ እሺ ሌላም አላችሁ ምን
ተ- ተመሳሳይ እንትኖች መኪና እሺ ካለ ቴሮስ እሱን ይጠይቋታል። እዛ ሌላ መኪና ትነግሮታለች።
እሺ እሺ